ጤና ይስጥልኝ። ቤት ረዴት ነው የሚለርዳው ሰላም ነው ቶነ ሰላም ነው።
ባለፈው ለሀያ ሁለት ጨዋታ ቲኬት ቆርጬ ነበረ።
እሺ እንትኑ አልደረሰኝም።
ምኑ ቲኬት ቁጥሩ
እ
ቲኬት ቁጥሩ
እ ትኬት ቁጥር የለህም አንተ?
እ ቁጥር ID ብሎ ነው ያስቀመጠው። ሀምሳ ብር ስቆርጥስ
ID ውን እኮ ID ውን ንገረኝ ማ- ወይ ቴሌግራም ላይ ላክልኝ።
ID አስራ አምስት
አስራ አምስት አስራ አምስት
እሺ ከታች እሺ።
cashier code የምትል የለችም?
እ cashier code የምትል
የለችም።
እሺ አስራ አምስት ንገረኝ።
አስራ- አስራ አምስት አስራ አምስት አስራ አምስት አስራ አምስት ስምንት ሰላሳ ሶስት
ስምንት ሰላሳ ሶስት አዎ
እ እና ይሄ ትኬት ID እኮ አይደለም።
እ
ትኬት ID ወይ ሀያ digit የያዘው ነው። ካልሆነ cashier code ኡ ደግሞ እ ስምንት digit ያለበት ነው።
እንደዛ ብሎ ነው የላከል። ከዚህ ግን ብሩን ቆርጠዋል።
እስኪ ወይ እስ- እ ቴሌግራም ላይ ID ውን ላክ። ማን ነው screenshot አድርገህ ትኬቱን ላክልን።
እሺ እሺ